hello hello hello ትዕግስት ቤት ነው የምደውልልህ። እሺ yeah ሀያ ስምንት ሺህ ብሩን የላክበት የቴሌ ብር ቁጥር ዜሮ ዘጠኝ አስራ አምስት ሰላሳ ሀያ አንድ ሀምሳ ስምንት ነው።
አዎ እሺ ቆይ confirm እያደረኩ ነው፣ አትዝጋው። እሺ እሺ ገባ
ሀያ ስምንት ሺህ አዎ ገብቷል።
አ አ እሺ ቆይ አንዴ ይቀር አለ አስራ ሶስት አይ ሺህ ይቀራል።
ማለት አይ ታንጂ አስራ ሶስት ሺህም አስራ አምስት ሰላሳ አዎ።
ሀያ አንድ ሀምሳ ስምንት አዎ በቃ ሁለቱንም ሁለቱንም ገብቶልሃል። አሁን check ማድረግ ትችላለህ።
እሺ ማይ ታንጂ እሺ እናመሰግናለን። መልካም ምሽት።
እሺ